ብሎ እንደሚነግርሽ ቃል አጠፋው አፌ ሚሄድሽ አጠብቂም ምላስ ከኔ ታውቂዋለሽ ፍቅሬ ከአይኔ አንቺ አታውቂም ላንቺ አስበሽ ልጅነትሽን ለእኔ ኖረሽ ልንገርሽ ወድሻለው ቢያንስም ቃሉ ውስጤ ካለው ጭንቅ ሐሳቤን መታረቂ ሽፍንፍኔ ገልጾ ወቂ ያልነገርኩሽ የሚሰማሽ ሳላስረዳሽ የሚገባሽ ወዶ ገዳይ ነሽ አስተዋይ የእውነት ፍቅርሽ ባይኔ የሚታይ የማታውቂ ኩርፊያ ለፍታ የማትመሲ ጊዜ ቦታ የኔ የኔ ኦ የኔ የኔ ውዳሴ ሰላም መቅደሴ አይኔ ልቤም አይቶሻል ታምነሽ አምኖሻል የኔ የኔ ውዳሴ ሰላም መቅደሴ አይኔ ልቤም አይቶሻል ታምነሽ አምኖሻል እንዴት ብሎ እንደሚነግርሽ ቃል አጠፋው አፌ ሚሄድሽ አጠብቂም ምላስ ከኔ ታውቂዋለሽ ፍቅሬ ከአይኔ አንቺ አታውቂም ላንቺ አስበሽ ልጅነትሽን ለእኔ ኖረሽ ልንገርሽ ወድሻለው ቢያንስም ቃሉ ውስጤ ካለው ብዙ ባጣም በዙሪያዬ ያተረፍኩሽ የብቻዬ ውልህ ግባ ክብሬ ያልሽኝ ደጅ ደጁን ያስረሳሽኝ ምበልሽ እፎይ እንድል በምን ቋንቋ በምን ፊደል አስምሬበት በቀይ ደሜ እወድሻለሁ ደግሞ